ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወደው።
ሰላም ነው። እንትን ነበረ ሁሉ ስፖርት ሰራ እንደ ሁሉም አዎ
ሰራ ዊዝድሮዋም ሰራ።
አዎ
እሺ እንትን እስኪ ዘጠኝ ሺ ዘጠኝ መቶ ብር እስካሁን አልገባልኝም። በእናትሽ
ቴሌግራም ላይ ልከዋል።
አዎ ልክ ያለሁኝ እስካሁን ልክ ያል ዊዝድሮዋል ይላል፣ ግን ዝም ብሎ አልገባም። በቃ ምንም እንትን ያለ ቁጥሩን ነገር ይንገሩኝ።
የለም።
የቴሌግራም
እ የቴሌግራም ቁጥሮትን ይንገሩኝ።
ዜሮ ዘጠኝ አርባ አሁን በደወሉበት ነው።
አዎ
እሺ አቤኔዘር ተላልፎታል። ትንሽ የ system ችግር ስለነበረ ነው።
ተልቋል። አሁን አላኩም እኮ ግን እንትኑን ምኑን በቴሌግራም ላይ አ ልኬዋለሁኝ።
የ transaction transaction history አላኩማ።
transaction history ው እዛ ላይ እንትን ብዬ ሙሉውን እዛ ውስጥ እንትን ብዬ transaction history የሚለው የለም?
ያልገባሉና ፎቶ ያንሱና ይላኩ።
አዎ አንስቼዋለሁኝ፣ አንስቼ ልኬዋለሁኝ።
የለም እዚህ ላይ transaction history የለም።
transaction history ቆይ እስኪ አሁን አደሽ አንቺ ነሽ አደሹ?
ይላኩ፣ ችግር የለውም እናየዋለን።
እሺ አሁን እልካለሁ። እሺ እሺ እሺ እሺ እሺ